ሄሎ ሄሎ ጌታውን ወይ ወይ ተቋረጠ መሰለኝ። ከኛ ነው ከአንተ ነው?
አይ ተቋርጦ ነው።
እሺ፣ ለማንኛውም ከእንደዚህ አይነት ስሜት ውስጥ ውጣና እኔ አንድ percent ኃላፊነቱን ወስዳለሁ። እሺ፣ እኔ የእሱ አለቃው ነኝ።
ኧረ በጣም እናትህ በእኔ በትንሽ የሚጠራ ገንዘብ አይደለም፣ በጣም ብዙ ገንዘብ ነው ልጅ ያደረግኩት።
አዎ፣ ከዚያን ስለዚህ ቀን ወዲህ እንደዚህ በጣም አይነት ነገ- አዎ፣ እንደዚህ አይነት ነገር ሌላ ዓለም የሚያደርጉ ውስጥ ነው ልጆች እየከተተኝ ያለው።
by the way መሆን ያለበት ነገር ልንገር። በዚሁ አጋጣሚ link ምናምን የሚልኩ ሰዎች ካሉ እንዳትከፍት በቴሌግራም በቃ እኔም ከቤ- ከፍቼ የቤት አላውቅም፣ ቤት ቴሌግራምን ልንገርህ ታውቋለህ።
አላውቀውም።
ዜሮ ዘጠኝ ዘጠና አምስት
ዜሮ ዘጠኝ ዘጠና አምስት ሰላሳ አንድ ሰባ በስልክ አንድ ሰላሳ አትይዝም አንድ እንዴ? እ?
ሰላሳ አንድ ሰባ አንድ ሰላሳ አንድ ሰላሳ አንድ ሰባ አንድ ሰላሳ አንድ ሰላሳ አንድ ዘጠና አንድ ዜሮ ዘጠኝ ዘጠና አምስት ዘጠና አምስት ሰላሳ አንድ አ፣ ሰባ አንድ ሰላሳ አንድ ሰባ አንድ ሰላሳ አንድ ሰላሳ አንድ ይሄ የቤስት ቤት እ፣ ቴሌግራማችን ነው። እሺ short እሺ፣ ኮዳችን ደግሞ ሰማንያ ስምንት ዜሮ አራት
እሺ፣ እሺ thank you በጣም እሺ፣ አመሰግናለሁ።
እሺ፣ እሺ።
እኔ እወስዳለሁ ኃላፊነቱን። አዎ
ችግር የለውም እሱ እሺ፣ እሺ።